ከውጭ ርዕስ
ጤና ይስጥልኝ።
አብሮ ይስጥልን።
ከ ArifPay ነው እየደወልኩ ያለሁት ደንበኛችን።
አቤት።
ከ ArifPay ነው እየደወልኩ ያለሁት።
እሺ፣ እሺ።
ትናንት ደውለው ነበረ።
አዎ።
የሚፈልጉትን አገልግሎት አግኝተውናል?
አይ አጋጣሚ አልነበራችሁም እሺ፣
እና በ August eight
እሺ፣ የሆነ ሳንቲም አስገብቼ ነበር በሁሉ ስፖርት
ከሁሉ ስፖርት ነው ወደ ሁሉ ስፖርት ነው የተላከው።
ወደ ሁሉ ወደ ሁሉ ስፖርት ነው የላኩት ከቴሌብር
እሺ፣
እና እኛ ጋር ደረሰም ደውል- ነበረ።
እህ፣ ደውለው አመልክተው ነበር ከዚህ በፊት።
ያ ከዚህ በፊት አላመለከትኩም፣ ረብሷ አላመለከትኩም።
እሺ፣ ስሙትም አልበል ጀማል ከድር
ማን አሉኝ?
ጀማል ከድር ጀማል ከድር እም፣ በዚህ ስልክ ቁጥር አሁን በደወሉበት ነው የሚጠቀሙት ቴሌብር ስንል አዎ።
bet site ኡ አዎ ሁለቱንም አዎ አዎ፣
እሺ፣ ደንበኛችን ስንት ብር ነው የነበረው?
ሀምሳ ብር
August ስምንት ነው አይደል ያሉኝ?
አዎ፣ August ስምንት ነው የሚለው receipt ኡ ላይ ያው download አድርጌው እንደዛ የሚለው እሺ፣ ደንበኛችን በምነግሮት ስልክ ቁጥር ቴሌግራም ላይ
እሺ screenshot ይላኩልን ከቴሌብር እንትን እንዳሉ እ፣ እሺ እስክሪፕቱን ችላ አረ አይዝም ወይ ቆይቼ እንደውል
እሺ፣ ደንበኛችን መልሼ ይለውልዎት።
አዎ ቆይ ትንሽ ቆይቶ
እሺ እሺ እሺ